ጤና ይስጥልኝ ቴሌስፖርት center ምን ልርዳዎት?
ከአዲስ አበባ ኮምቦልቻ ለነገ flight ይኖራል?
hello ጤና ይስጥልኝ። hello
አቤት ይሰማል።
እሺ ምን ልርዳዎት?
ከአዲስ አበባ ወደ ኮምቦልቻ የአገር ውስጥ በረራ ለነገ ለስንት ሰዓት ነው ያለው?
እሺ ሌሎት ለአንድ ሰው ነው?
አዎ ለአንድ ሰው።
እሺ ያየሁት ነው። ይቅርታ ቆየሁት መስመር ላይ።
ችግር የለውም።
እሺ ነገ ከአዲስ አበባ ደሴ ኮምቦልቻ ከዘጠኝ ሰዓት ጀምሮ አለ። የሚቀንሰው ዋጋ የዘጠኝ ሰዓቱ ነው። አራት ሺ አራት መቶ ስምንት ብር ዘጠኝ ሰዓት እና ዘጠኝ ተኩል።
አ- እሺ እደውላለሁ መልሻለሁ።
እሺ እሺ። ሌላ መረዳት አለ?
ምንም አይደለም፣ መልሼ እደውላለሁ።
እናመሰግናለን። እሺ መልካም።
ለመቁረጥ በዚህ መደወል እችላለሁ አይደል?
አዎ አዎ ይችላሉ።
እሺ እደውላለሁ።
እሺ